ጤና ይስጥልኝ ሁሉ ስፖርት በአኮ ምን ልርዳዎት?
አብሮ ይስጥልኝ። የሆነ የስራ ጉዳይ ስለ share ጉዳይ ላወራሽ የፈለኩት።
agent ለመሆን ነው?
አዎ፣
የት አካባቢ?
ወደ ኦሮ- ኦሮሚያ ሻሸመኔ አካባቢ።
እ?
ወደ ሻሸመኔ ኦሮሚያ ሻሸመኔ አካባቢ።
ሻሸመኔ። እሺ፣ ስልኮትን ይንገሩ።
ዜሮ ዘጠኝ ዜሮ ስምንት ዜሮ ስምንት ሰማንያ ስምንት ዘጠና አራት ሰላሳ አንድ ሰማንያ ስምንት ዘጠና አራት ሰላሳ አንድ አዎ ሰላሳ አንድ መጨረሻው።
አዎ
እሺ ከ marketing ክፍል እ፣ ተጣርቶ ይደወልሎታል።
እሺ እሺ ጠብቅሽ። አመሰግናለሁ።
እሺ